ጤና ይስጥልኝ አርፌ ክራም ነኝ እባክዎ ምን ልርዳዎ?
ጤና ይስጥልኝ በፊት ሪፖርት አድርጌ ነበር withdraw ያደረኩት አልመጣም ብዬ ከስድስት ቀን በፊት okay እስካሁን ግን አልመጣም ከዘመን ቤት ማለት ነው ማን ብለው ነበር ያስመዘገቡት?
መርሃዊ ገብሬ
አቶ መርሃዊ ያው ተመዝግቦሎታል። የዘገየው ባለፈው ሳምንት የ system ችግር ስለነበረ ብዙ ደንበኞች ነበሩ የነበሩት። አሁን እየተስ- እየተስተናገዱ ነው። የእርሶ ወረፋው ሲደርሶ ይስተናገዳሉ፣ ይስተካከልሎታል።
አይ ብዙ ቀን ፈጀ ብዬ ነው።
አዎ ይገባኛል፣ ብዙ ቀን እንደፈጀ ባለፈው ሳምንት የ system ችግር ስለነበረ ብዙ ደንበኞች እ፣ እንትን ስላሉ ነው ስለተጠራቀመ ነው። ለዛ ነው ስለተፈጠረ ስለተፈጠረው ስህተት ይቅርታ።
እሺ ችግር የለውም መልካም እሺ ቀን።
እሺ አመሰግናለሁ።